ሄሎ ሄሎ አንዱዓለም አቤት አቤት እንዴት ነህ? ሰላም ነው?
አለው እግዚአብሔር ይመስገን አሪፍ ጂአር ሾፕ ነው የምንከፍትልህ።
አ
በቃ እሺ፣ ያው ልክልሃለሁ። እሺ፣ ፋይናንስ ጋር ቼክ አድርጊ ነው። በቃ ልክልሃለሁ።
እ አሁን ልክልህ ነው ሾፑን። ያው ምንድን ነው የሚለው ሾፑን? ያው አዘዞ
አዘዞ በሚል አድርገው ችግር የለውም።
አዘዞ አንድ ሁለት አለ ሶስት እለዋለሁ። በቃ እሺ፣ እከፍትልሃለሁ። እሺ።
በ- በሳተላይት ያለው ነው የምታደርግልኝ? አ?
አዎ፣ በእኛ ሳተላይት አ አደርግልሃለሁ። ችግር የለም።
እኔ ደስ ክልኬልሃለሁ አይ አያስፈልግም። ምንም ሳተላይቱን አስተካክልልሃለሁ። አንተ ማድረግ የሚጠበቅብህ ማስገባት።
ማስገባት ብቻ ነው። link ኡን ምናምን ስለፈለግ
እሺ